ሄሎ ሰላም ጤና ይስጥልኝ። ቴሌ ሄሎ አቤት
ይሰማል። ምን ልርዳዎት?
እ ስለ
ምን አሉ? ሄሎ
ሄሎ
ይሰማል። ምን ልርዳዎት?
እ ምን ጥቅም አለ? እ- እን
game ኦችን ሲጫወቱ ሽልማቶች አላቸው። ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እ እ የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች ያገኛሉ።
ስለዚህ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው አንድ አንድ ቁጥር ላይ ይመዘገቡ። ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ።
እሺ፣ ስለዚህ
ምን አሉ?
እንዴት እንዴት ይቻላል?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ያገኛሉ።
ኮከብ ሰማ
ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ስልክ ሰማንያ አራት
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ
እሺ እሺ